ሄሎ
ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እንደምን ዋልክ? ዘሪሁን ነው
ዘሪሁን። አዎ
ፌስቡክ ላይ መልእክት አስቀምጠህልን ነበር። ከ STEM for Kids ነበር የምደውለው።
ከየት STEM for Kids STEM for Kids computer programming ለህፃናት ከአራት ዓመት ጀምሮ እስከ high school ላሉት እ፣ የሚል advertisement ለቀን ነበር ፌስቡክ ላይ interested እንደሆንክ text ልከህልን ነበር። ስልክ ቁጥር አስቀምጠህልን ነበረ።
አዎ
እ፣ የተወሰነ information ልስጥህ።
እሺ፣ ምንድን ነው?
ሄሎ
ሄሎ ይሰማል።
እ፣ ምን አልከኝ? ይቅርታ፣ የተወሰነ information ልስጥህ።
እሺ፣ አዎ ስጠኝ።
alright፣ እሺ፣ አንዴ ሙሉውን ስ- ሙሉ ስምህን ትነግረኛለህ? ዘሪሁን ከዛ ዘሪሁን ደሳለኝ።
ደሳለኝ።
አዎ alright፣ እሺ፣ email address ሲኖር ይሆን ከ information ከመስጠት
ሄሎ
ሄሎ፣ email address ሲኖር አለ
ምን አልከኝ?
email email address አለ?
የለኝም።
alright እሺ። STEM for Kids እንባላለን computer programming ለህፃናት ከአራት ዓመት ጀምሮ እስከ high school ላሉ ተማሪዎች ነው የምንሰጠው። STEM for Kids የአሜሪካ ድርጅት ሲሆን ኢትዮጵያ ውስጥና አፍሪካ ውስጥ የመጀመሪያው franchise ነው። franchise base company ነው። ሶስት center ኦች አሉን። የመጀመሪያው center እ፣ ብስራተ ገብርኤል አዶት ህንፃ ላይ ስንገኝ፣ ሁለተኛው ጁቬንቱስ እ፣ መስቀል አደባባይ ጁቬንቱስ ክለብ ነው። ሶስተኛው ደግሞ ሰሚት ፀሐይ ሪል እስቴት ፊት ለፊት እንገኛለን። የምንሰጣቸው ፕሮግራሞች ከ beginner level ጀምሮ ከ scratch level ጀምሮ እስከ advanced እስከሆኑት ድረስ እ፣ እስከ Python እና እስከ artificial intelligence ድረስ እ፣ ኮርሶቹን እንሰጣለን ማለት ነው። so interested ከሆንክ እ፣ ልጆች ካሉ register ማድረግ ትችላላችሁ። class ኣችን የሚጀምረው March two ላይ ነው። አዲሱ class ኣችን የሚጀምረው March two ላይ ነው።
አ፣ ከስንት ዓመት እስከ
አራት ዓመት ጀምሮ እስከ high school
እስከ high school? እሺ፣ እደውልልሃለሁ። ሁለት ልጆች አሉ። ሄሎ ሄሎ ሄሎ ሄሎ
ሄሎ፣ አይሰማም?
ይሰማል?
እ፣ ስ- ስማቸውን ልውሰድ፣ እርግጠኛ የምትሆን- የምትሆንልኝ ከሆነ አዎ፣ አማክሪያት የዛኔ- ከባለቤቴ ከባለቤቴ ጋር አማክሪያት እደውልልሃለሁ። እስኪ በዚህ ስልክ alright፣ እሺ፣ በዚህ ደ- እደውልልሃለሁ። እሺ alright፣ እሺ፣ አመሰግናለሁ።